ጤና ይስጥልን ቤስት ቤት ቢስቱ ነው የምንረዳት
ስር ስራውን ገባለች ትናንትና ከነወደ ናፋ ሄሎ
አሎ ስር
ይቅርታ ድምጾት በደንብ እየተሰማኝ አይደለም ድምጾት በደንብ እየተሰማኝ አይደለም ምን ልርዳዎት
ብሩ አልገባም እስካሁን
እሺ፣ የቤስት ቤት አካውንቶትን ቁጥር ይነግሩኛል የሚጠቀሙበትን አ?
የሚጠቀሙበትን ቁጥር ይነግሩኛል Best Bet አ ይሄ ቁጥር ነው ይሄኛው ነው አዎ
withdraw ነው ያደረጉት
አዎ withdraw ኡ አ ስንት ብር ነበር withdraw ያደረጉት
አ ሶ- ሶስት መቶ
ሶስት መቶ
አ
እሺ ይጠብቁኝ check ላድርግሎት ትናንትና transfer ያደረጉት አይደለ አ?
ትላንትና ያደረጉት withdraw ውን አይ ትላንትና ተነወደ
ከትላንት ወዲያ አ
okay እሺ hello
አ?
መሀመድ ሁሴን ወደሚል አካውንት ነው transfer ያደረጉት አ እሺ አሳወቅን ብሎታል እ፣ ይስተካከልሎታል ትንሽ ይጠብቁን እሺ ስለደወሉ እናመሰግናለን መልካም ቀን ይሁንልዎት
አልገባማ እስካሁን አዎ አልገባም አሳውቀንሎታል ይጠብቁን ትንሽ
አባላ ይገባላ አዎ በኋላ ላይ ይገባል ትክክል ና ቁጥሩ
ምን አሉኝ አ፣ እሱ የነ እንትኑ ቁጥሩ ትክክል ና ይሄ ነው አይደል
እ፣ አልገባኝም ያሉኝ ነገር አይደለም።
የምን
withdraw ኡ የኔ ቁጥር ነው በቃ ያልገባ
እሺ check ላድርግሎት መሀመድ ነው አይደለ በ- መሀመድ ወደሚል ስም ነው እንትን ያለው መሐመድ ሁሴን አ ዜሮ ዘጠኝ ሰላሳ ዘጠኝ እሺ ሰላሳ ሀምሳ አንድ ሰማንያ አንድ አ
እሱ ነው አይደል ትክክል ነው አ እሺ በቃ ወደዛ ነው transfer የሚሆንሎት ይጠብቁን
እሺ አላህ ካለ ከሳዚ ይገባላ አዎ ስለ ደወሉ እናመሰግናለን መልካም ቀን ይሁንሎት